hello ጤና hello
hello አቤት ሰላም ጤና ይስጥልኝ Donkey Tube ነው
አብሮስልን ሰላም ነው እንዴት ነው እግዚአብሔር ይመስገን
አዲ- አ- አዲስ አበባ እዚህ ፕሮግራም አላችሁ እንዴ
እ የምን ፕሮግራም stand up comedy ነው እ? አዎ የህፃናት እ፣ comedy show የለንም አሁን ላይ ወደፊት ሲኖር እናሳውቃለን ማስታወቂያ ይከታተሉ እሺ እሺ እናመሰግናለን እሺ